ወየ ሙዜ አዎ
ሲስተም አሁን ተስተካክሏል አይደል? ይሄ አዲስ መዝገባ አዲስ መዝገባ ኧረ አዲስ ጊዜ ያስቸግራል። ይሰራል እኮ ዛሬ አንድ ሺህ ሰው ተመዝግበዋል፣ ግን አንድ ሰው አንድ ሰው ያስቸግራል። አንድ ሺህ አንድ ሺህ አንድ ሺህ
አዎ ጠዋት ላይ ከሄዱ ይሰራላቸዋል።
እኛ ላይ መዝገብ አለ እንዴ? ነዋሪ ባልሆነ መዝገብ አንድ ቤተሰብ ባለት እያስቸገረ ነው። አዎ እና አዎ አለ እነ እንትና ጋር ብሌን ነች የምትመዘግበው፣ ወይ ብሌን ወይ ደግሞ ደሳለኝ።
ምን በ- አሁን ነዋሪ ባይመዘገቡ ባይ- ቢመዘገቡ ችግር አለ እንዴ? ነዋሪ ባልሆነ ቢመዘገቡ እነዛ ነዋሪ ያደረጉታል፣ ችግር የለም። ግን አዎ።
ያው እኛ ጋር ቢዚ ነን ምናምን ካላሉ
የብሬን ስልክ የለኝም እንጂ ደውላ ነበር። ማን ደሱ ደሱ ነው ደሱ ነው ዘግባላ አዎ፣ ወይ እንትና የይሜክ አለ ይም እኮ ዋናው
ወረዳ ሶስት ቀን እጄ አለ የአንድ ዋና የከተማ አስተዳደራችን አሁን የሚሄድና ጠይቆኝ ሶስት ቀን ጠይቅ እ?
አናግረህለት እንደዛ ማድረግ እንችላለን እኮ በእናትህ።
እ፣ ቤተሰብ ነው ዝም ብሎ አብረው ሰርቪስ የሚሄድና ሲያደርቀኝ እ፣
ይሜን እንደዚህ?
በቃ ይመኑ እንትን ማድረግ ይችላል።
በቃ አይ መመዝገቡን ብቻ ነው።
እሱ login ካረገልን እኛ እንመዘግበዋለን።
አይ እሱማ እንትኑ ነው ብቻ ሲስተሙ አጋጣሚ መጥቶ ለሰውዬው ደግሞ እንዳይል ብዬ ነው። ሲስተሙ ይመዘግባሉ ነው። እኛ ላይ አሁን ምን ችግር የለም አይደል? አንድ
አይ በቃ።
ያስቸግራል፣ ግን ያው ይሻላል። ይሄን ይሻላል።
በቃ እሺ እሺ እንግዳ ያስቸግራል። login አርገን እ።
check አርገን ነው ትጠራዋለህ። ከዛ በኋላ check ካረግን በኋላ
እሺ በቃ አይ ነው እንደዛ
እሺ ኧረ እሺ ትመጣለህ አይደል ነገ?
አሉ። አዎ
አዎ እንዴት ነበር ዛሬ ውላችሁ?
እ?
ውሎ እንዴት ነው?
ዛሬ system ውሎ ውሎ አሪፍ ነበረ። ያው ይሄ ሲስተሙ ላይ comment ምናምን እ፣ አሁን ምን እየቀ- ዶክመንቱ ላይ ምን እያቀረቡ ነው? አሁን እነሱ ዶክመንት የሌሉ ኮመንት ዶክመንቱን አቀ- አር- አዎ ማለት የነሱ እንትን ነው። high level design ኡን አቀረቡ።
እንደ እነሱ እሱ ላይ comment ሰጠን። ገና agreement እኮ አልተፈረመም ገና።
አይቶ ከዚህ በኋላ እንኳን ይሄዳል ተው ያገኛል።
አዎ እሱማ ብዙ ተስፋ አለው።
እም፣ በል እሺ በቃ እየሄድክ ነው መሰለኝ ታክሲ ውስጥ ነው።
እሺ ያው ቅደሙ